ሄሎ
ሄሎ
ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን ሰላም
አለን እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከእሸቱ ጋር ቀጠሮ ለማስፈልግ ነበር እና
እሺ
ቀጠሮ ልትይዝ ትችያለሽ ቀጣይ ሳምንት ውስጥ ጉዳዩ ምን ነበር?
የ entertainment ስራ ላይ ለማውራት ነበር።
okay ለማሰራት ፈልገው ነው።
አዎ
ስሙ ማን ይባላል?
መሲሐዊ
ማን አለ? ይቅርታ ድምፅዎት ይደርቆኛል።
መሲሐዊ አይሰማም።
አሁን እስቲ
መሲሐዊ መሲሐዊ አዎ
መሲሐዊ ማን?
ካሳ
ስልክ ልውሰድ ዜሮ ዘጠኝ
አስራ ሁለት
አስራ ሁለት ሰባ ሰባት
ሰባ ሰባት ሰላሳ ሰባት
ሰላሳ ሰባት ሰባ
ሰላሳ ሰባት ሰባ
ሰባ እሺ ዝርዝር ጉዳዩ ምንድን ነው?
የመድረክ ስራ stand-up comedy ውን የመድረክ ስራ ለማሰራት እም፣
እሺ ድርጅቱን ማወቅ ይቻላል?
እ፣ ማለት ለምሳሌ
ማለት የመድረክ ስራ ለማሰራት በድርጅት ነው ወይስ personal ነው?
እ፣ entertainment አለን ባማ የሚባል
ባማ አዎ በዛ ነው
እሺ አዲስ አበባ ነው የት አድራሽ ነው?
እ፣ ናዝሬት
ናዝሬት እም፣ አንዴ እሺ ጠብቁኝ የምዘጋበት ስለሆነ እሺ
actually ከስራው በፊት ከእሱ ጋር communicate ማድረግ ስለፈለግ አዎ ቀንም ለማስያዝ ያለውን ቦታ አድራሻውን መጀመሪያ ማወቅ ስለሚፈልግ ነው እሺ
ናዝሬት personal ነው ወይስ በድርጅት ነው?
በ entertainment ነው ያ- እያዘጋጀን ያለ ነው በድርጅት አዎ እሺ ለመቼ ነው የፈለጉት?
ፕሮግራሙ
አዎ
ነው ወይስ ቀጠሮ ነው?
የእርስዎ አይ ቀጠሮ እንዲያዝልዎት የፈለጉት ለመቼ ነው?
ቀጣይ ሳምንት ውስጥ እ፣ መለስ ይለኛል።
ቀኑን ማወቅ ይቻላል? ቀጣይ ሳምንት መቼ?
ቀጣይ ሳምንት ሮብ ዕለት
ለሮብ እም፣
ቀኑ መቼ ነው የሚውለው ማለት ነው?
ምን አለሽ?
ቀኑ መቼ ነው የሚውለው? ቀን ሮ- እለት ሮብ አይ፣ ሳምንት አክሽን ሮብ ዕለት ማለት በስንት ነው? በአስራ ስምንት
አስራ ስምንት አዎ ከምሳሳት አስራ ስምንት ዜሮ ሰባት ሁለት ሺ አስራ እሺ እናመሰግናለን። የሚመለከተው አካል ይደውላል። ስለደወልን እናመሰግናለን። መልካም ቀን